ጤና ይስጥልን። hello አቤት፣ እግዚአብሔር ይመስገን።
ጤና ይስጥልን። እንዴት ነሽ? ሰላም ነውማ?
ሰላም ሰላም።
ዋሽንግተን አዎ አዎ፣ እንዴት ነሽ? አንድ እንትን መረጃ information ፈልጌ ነበረ ከ- ወደ እናንተ በኩል እና አንዱ ኩላሊት dialysis ማድረግ ይፈልግ ነበር እና እ እና አ- ሁለት ላይ fail አድርገዋል ምናምን የሚባል ነገር አለ እና አንዱ ምን አለኝ የሆነ ኩላሊት ከአገር ውስጥ ላይ የመግዛት ምናምን እንትን ተባሉ ይችላለ
የመግዛት ነው።
ኩላሊት መግዛት ይፈልግ ነበረ። እርሱን በምን መንገድ ነው እንትን ማለት የሚፈልገው?
ይቅርታ መረጃ የለኝም።
እ? መረጃ እኮ ዋሽንግተን አጋጣሚ ቲቪ ላይ ምናምን አየናቸው እና እንደዚህ እንደዚህ ነው ሆስፒታሎች ካልሆነ ትልቅ ሆስፒታል ካልሆነ ምናምን መረጃ ታገኙ ምናምን ሲሉ ለዛ ነበር።
አይ፣ እኛ ጋር መረጃ የለንም።
OK የሚሸጥ ምናምን አይታወቅም። ዝም ብሎ ሕክምናውን ብቻ ነው አዎ፣ ቢያንስ ይኖረናል።
dialysis ብቻ ነው ያለው።
አዎ በቃ እሺ እማዬ። እሺ